አልተረበሽም ፍቅሩ እትዝ ያለን አይኑረው ተስማማዊ እስኪዬ ጠይቁልኝ ጀን በቀኝ ጠበበኝ ለማን እሰውላወው እርሰው ካልደረሰበት እንደ ራስዋየው እንዴት ይሻለኛል? እንዴት ይሻለኛል? አማረብኝ መውደድ አኮሰሰኝ ናፍቆት አኮሰሰኝ ናፍቆት ማሰማ ተከዞ እሱ የሌለበት እሱ የሌለበት ስምሽ ወደ ማታ እመና ቀሸት ነው አቤቴ ንግታ አቤቴ ንግታ የማንሰላስለው የማንሰላስለው ፍቅሯን ተገብቶ ልቤን ቦረቦረው ልቤን ቦረቦረው ተረበሽው ፍቅሩ ትዝ ያለኝ አይኑረት ተስማማዊ እስኪ ጠይቁልኝ ጀን በቀኝ ጠበበኝ ለማን ሰው ላዋየው ሰው ካልደረሰበት እንደው ራሱ አያየው ተስማማ